ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
የዩቲዩብ አራተኛ ዙሩን ለመመዝገብ ነበረ።
ይቻላል በአካል ላይ ነው።
አ ትምህርት በአካል ይቻላል።
በአካልም ይቻላል፣ ኦንላይንም ይቻላል።
እሺ፣ አይ በአካል ይሆንልኛል።
እሺ ኮርሱ የሶስት ወር ኮርስ ነው።
እሺ፣ ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን ሲኤምሲ ሚካኤል Economics Association የሚባል አዳራሽ አለ። እዛ ነው class ኡን የምንሰጠው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሀያ ሲሆን ስንት ይሆናል ማለት ነው? አጠቃላይ
ከአስራ አምስት ሺህ አስራ አምስት ሺህ ብር። እሺ፣ ጥቅ- ከሰፈሬ ጋር ያለውን እንትን ልይና እደውላለሁ።
እሺ